lahdi enaa qof lahdi wade lahdan ሄሎ እና ሰላም ጤና ይስጥልኝ። እንዴት ነው?
ሄሎ ጤና ይስጥልኝ እሺ አብ- አብስጥልን አ እስካሁን አልመለስኩም እኮ አንድ ሰ አንድ ሰዓት እስከ ሁለት ሰዓት ጠብቀናል አ ከዛ እሺ።
ካልመለስኩም ደውል ነው ያለሽ እስካሁን አልመለስኩም በንድግ ነው እኮ እሺ ምንድን ነበር አባ ሌላ ሰው ሊሆን ይችላል ያናገረክ እና ዜሮ ዘጠኝ አስራ አምስት የኔ ስልክ ነበረ
አ ምን ነበረ ጉዳዩ?
አይ አ ምንድነው withdraw ያደረገ ነበር withdraw ኡ ስድስት መቶ እና ሶስት መቶ ዘጠኝ መቶ ነው እኮ ሁለቱም pending አለ ከዛ
ስድስት መቶ እና ሶስት መቶ withdraw ነው አዎ ስድስት መቶ እና ሶስት መቶ ከቤት totally ቤት አውጥተው ዘጠኝ መቶ ነው እኮ አ ከቤት ቤት አውጥተው ነው ወይስ አስገብተው ነው?
አይ ያሉት?
እኛ አስገብቻ ነበረ በመጨረሻ ከዛ ይጫወተን ነበር ዘጠኝ መቶ ደርሰን አ፣ ከዛ ስ- ውድድር ያደረገ ነበር ውድድሩ አል- አልኩት ከዛ በንድግ አለት
እሺ የቤት ቤት ቁጥርን ትነግረኝ ትችላለህ አባቴ?
ዜሮ ዘጠኝ
በምንድን ነበር ያደረጉት? ምናሉ ካሳወቁል ካሳወቁሎት ሊል እ፣ ስንት ነበረ የቤት ቤት ቁጥሩ?
አ የቤት ቤት ቁጥሩን ንገሩኝ። ለቻፓ ነው ያደረጉት?
አይ እ፣ ላ ሳንቲም ፔይ እሺ ሳንት ፔ ነበረ። እሺ ንገሩኝ አዎ።
እንትኑ የቤት ቤት ቁጥሩን ንገሩኝ።
ዜሮ ዘጠኝ አስራ አምስት አስራ አምስት እሺ
ስልሳ ሰባት ስልሳ ሰባት ስልሳ ሰባት ስልሳ ሰባት ዘጠና ሰባት ዘጠና ሰባት አ፣ account ነው የ- የጫወት ከነበረ ከዛ አሁን pending አለ ስልሳ ሰባት ስልሳ ሰባት ዘጠና ሰባት
ይቅርታ አንዴ ጠብቀኝ። እሺ
አ ይቅርታ አንዴ ጠብቀኝ።
እሺ እጠብቃለሁ ችግር የለም እሱ ገለሩ ስል ያህየ
መቼ ነበረ?
ማ ትናንት አታ ነበር እሺ ስንት ብር ነው?
አ፣ ዘጠኝ መቶ ቶታሊ ሶስት መቶ እና ስድስት መቶ
withdraw ው ነው ያደረጉት አይደል? ከቤት ቤት አባ አ ከቤት ቤት አውጥተው ነው አይደለ?
ከበስ ቤት አዎ ከቤት ቤት አውጥተው ነው አይደለ?
አ ወደዚህ ወደ ዜሮ ዘጠኝ ሰማንያ ሰባት ሰማንያ አንድ ዘጠና ስምንት ስልሳ አንድ ወደሚል የቴሌብር account ነው transfer ያደረጉት።
አዎ Okay። እሺ ለማንኛውም እናሳውቅሎታለን አባ እ፣ ለሳንትፔ እናሳውቅሎታለን አ ለሳንትፔዎች እናሳውቅሎታለን ኮድ ስለሌለው ምናልባት ወደ ቤት ቤት account ኡ ድጋሚ ሊመልስ ይችላል።
አሁን አ፣ ወደ account ላይ ልምልስ ይችላል ያው ያ አዎ እሺ እሺ ይፈልጋል አዎ እሺ ችግር የለም ይፈልጋል ወደ account መልስልኝ እሺ እሺ እሺ እናሳውቅሎታለን። እሺ እሺ እስከ- ልጠብቅ አዎ ትንሽ ቆይቶ check አድርጎ መልሱ።
እሺ አምስት ደቂቃ ምናምን አምስት ደቂቃ አይደለም አባ እህ፣ ትንሽ ቆይቶ ይደውሉ። ሰላሳ ደቂቃ እሺ።
አንድ ሰዓት።
እሺ እሺ እናመሰግናለን።
እሺ እሺ አመሰግናለሁ እሺ መልካም ምሽት።
እሺ እንደው
صباح خير برزيد